በለው
Hello ሰላም ጤና ይስጥልኝ ከ BGI ኢትዮጵያ ነበር የምደውልዎት አሁን ሰላም እግዚአብሔር ይመስገን ዛሬ ደውሎ አስመዝግበውን ነበረ ቅሬታ
ና አቅርቤ ነበር ጠዋት
እሺ ጠዋት ደንበኛችን አይ አዎ፣ አቅርቤ ነበር
እሺ ስልኩ ሲደወል አልሰራ ስላላቸው ጥገና ክፍሎቹ መልሼ ለማ- check ለማድረግ ነበረ አዎ ጠዋት መጥቶ አይቶት ነበረ እናት እና አይቶት ሂዷል ነብዩ ሪፖርት አረገኝ አርጋለኝ አርጌ ያለው እና አሁን አቁመናል ማለት ነው ስልሽ የድራፍት ሰውሮ ምክንያት ማለት ነው
እሺ ደንበኛችን እሺ እሺ እሺ እና እሺ ሰላም መልካም ወይ ቀን እሺ ጊዜ